hello
ጤና ይስጥልኝ ከፍቼ ነበር የምንደውለው።
አቤት አብረው ይስጥልን።
ደውለውልን ነበር ደንበኛችን?
ኧረ አልደወሉልኝም።
አይ ደውለውልን ነበር እርስዎ ለእኛ ቅሬታ አዎ ለማስተናገድ አዎ አዎ ተመዝግቦልዎታል አ- ኧረ ምንም አልመጡልኝም እስካሁን።
አይደለ? ቅሬታው ተመዝግቦልዎታል?
አዎ ተመዝግቧል።
እሺ ደንበኛችን፣ ይሄን ለማረጋገጥ ነበር። እናመሰግናለን። መልካም ቀን።
አራት ሰዓት ነው ደርሼ እሺ ደንበኛችን እሺ።